ሄሎ ሄሎ
ሰላም ጤና ይስጥልኝ። ቴሌቪ ቴሌስ ዳና ስልን እንዴት ነው?
አለን። ምን ልርዳት?
አይ ጥያቄ በዚህ ይመለስ ነበረ።
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለ አዎ ሶስት ቁጥር ላይ ለመጫወት የሚላለ መጀመሪያ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ ከዛ
እ ከዛ በሚገባሉት ትኬቶች እድሎትን መሞከር ነው ወይ ደግሞ ጥያቄና መልሶችን ሲጫወቱ እሺ ሽልማቶች ያገኛሉ። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እሺ እሺ
እሺ